ጤና ይስጥልን። ስለ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ?
ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው። በዚህ በዚህ ስልክ ምን ምን ተብሎ ነው የሚሞላ?
ሰማንያ ስምንት አርባ
እ
እ መረጃ ሰማንያ- ፈልገው ነው?
ሰማንያ ስምንት አርባ አዎ።
እሺ፣ እሺ።
ምን አይነት የጉዞ መረጃ ፈልገው ነው?
እ?
ምን አይነት የጉዞ መረጃ ፈልገው ነው?
ቆይ እስኪ ላጣራና እደውላለሁ።
እሺ